ሄሎ ሄሎ።
ጤና ይስጥልኝ።
ጤና ይስጥልኝ።
ቦሌ ጸጉር ቤት
አዎ ከዊፕላስ solution ድርጅት ነበር ምደውልልሽ።
OK። ምን ነበር?
እሺ ከዚህ በፊት ዊፕላስ solution provider የሚለው መተግበሪያችን ላይ አገልግሎቱን ለመስጠት ተመዝግበው ነበር።
OK። አዎ አሁን ግን ስራውን አቁመናል።
ነው? እሺ በቃ አዎ፣ እሺ።
እሺ። ሌላም application አለ ዊፕላስ solution user የሚልም አለ። እዛ ላይ በመግባት ሌሎች አገልግሎቶችን ማግኘትም ይችላሉ።
OK። እሺ፣ እሺ አባ እሺ እናመሰግናለን። መልካም ቀን።
እሺ